ሄሎ ጤና ይስጥልኝ ቃል ኪዳኔ ከቤት ቤት ምን ልርዳው?
እንትን ለአንድ እንትን አድርጌ ነበረ
ምን
ለአንድ አምልጦኝ ነበረ እንትን አለው
እንደ ኦዱ ይለያያል። እስኪ ንገሩኝ፣ ካሸር ኮዱን ወይ ትኬት አይዲውን።
ትኬት አይዲ ሆነ አንድ አውጥቼ ልንገ- ልደውል ወይስ እሺ ካሸር ኮዱን እሺ፣ ካሸር ኮዱን ያውጡትና ይንገሩኝ።
ኦኬ እሺ ከአሸር ኮድ የምትለዋ ከስር መጨረሻ ላይ ያለችው ከታች አለች። አዎ እሺ እሺ፣ መልካም ቀን። እሺ እሺ መልሼ እደውላለሁ እሺ እሺ